ኢትዮጵያ መሰለኝ ኢትዮጵያ ራሄል ነው የባኮት የምንረዳት አብሮ ይስጥልን። draft machine እንትን ብሎብኝ ነበረ እያቀዘቀዘ አይደለም።
እሺ የግብር መለያ ቁጥር ወይም TIN number አሉት?
TIN number አዎ አለኝ።
እሺ እሱ ነገር TIN number ኡን ንገረኝ። ዜሮ ዜሮ ሰባ አምስት አርባ ስድስት ሀምሳ ሰባት ሰላሳ ስምንት
እና ባርና ሬስቶራንት ኖት?
አዎ አዎ።
እሺ ማን ልበል?
እኔ ታምራት እባላለሁ።
የአባት ስም
አዎ የአባት ታምራት ስም ያ- ካሳሁን ካሳሁን።
አሁን የደወልበት ቁጥር ለያዘው አዎ አዎ እሱ ነው አይደልኝ።
እሺ ደንበኛችን ያው ለሚመለከተው አካል አስተላልፌዋለሁ።
እሺ እንግዲህ ከተገኘ ዛሬ በዓል ስለሆነ በጣም ተቸገርን ብታይና ሰው የሚደርስልን ከሆነ ለዛ ነው።
እሺ እሺ እሺ።
እሺ እኔ ወዳ መሰለኝ።
ሌላ ምርስ ነገር አለ?
አይ ምንም በቃ ይሄ ነው ያስቸገረኝ። አሁን የድራፍት ማሽኑ ነው።
እሺ እሺ። ስለደወልን አመሰግናለን። ስለ እሺ።
መስተንግዶዬ ያለውን ሀሳብ አስተያየት አሁን ከሚሰሙ ድምጽ በኋላ ያስቀምጡ። መልካም ጊዜ።
እሺ አመሰግናለሁ።